hello ሰላም ጤና ይስጥልኝ ድር ገበያ
የኔ በቤት የሶፋ ጨርቅ የ L አለ እንዴ?
ምን አልሽ?
የ L shape
L shape ይኖራሉ። ስልሳ ሁለት ሀምሳ አንድ ላይ text አድርጊና እኛ ደውለን information እንጠይቃለን።
እሺ ስልሳ ሁለት ስልሳ ሁለት ሀምሳ አንድ ላይ አሁን በደወልሽበት ቁጥር ማለት ነው okay፣ text አድርጊ የ- የእቃውን ትክክለኛ ኮድ
ስለዚህ ስለዚህ የመረጥነውን አዎ የፈለግሽውን ወይም ደግሞ እንዲመጣልሽ የፈለግሽውን የእቃ ኮድ አዲስ አበባ ነው ክፍለ ሀገር ነው ያለሽ?
አዲስ አበባ አዲስ አበባ ከሆንሽ ስልሳ ሁለት ሀምሳ አንድ ላይ የምንልከውን በሞተረኛ ነው። ቅድሚያ ትእዛዝሽን ደውለን check እናደርግና በሞተረኛ ያለሽበት ድረስ በነፃ ይመጣል። ከዛ በፊት ግን ስልሳ ሁለት ሀምሳ አንድ ላይ በትክክል የእቃውን ኮድ text አድርጊ።
የእቃውን ኮድ እዚህ ጋር የደረደራችሁት እኮ single single ኦቹ ሶፋዎች ናቸው። እኔ ገብ- የምፈልገው የ L shape ካለ ነው። ስለዚህ ምንድን ነው ገብቶኛል እ ገብቶኛል እያልኩሽ ያለሁት እኛ ለማ- ለ information ለመጠየቅ ለማማረጥ እንደውልልሻለን። ስለዚህ በትክክል የእቃውን ኮድ የእቃውን ኮድ ስልሳ ሁለት ሀምሳ አንድ ላይ order አድርጊ ነው እያልኩሽ ያለሁ።
እሺ፣ እሺማ መልካም ጊዜ አመሰግናለሁ። መልካም ቀን።